Hello፣ አስሪት ነኝ።
አሴት እንዴት ዋልሽ?
አለሁ እግዚአብሔር ይመስገን። መስመር ላይ ጠብቂ ፍቅር።
Okay፣ እ፣ ሰባ ሰባ አራት ሰማንያ
ሰባ ስንት?
ሰባ አራት ሰማንያ ሰባ አራት ሰማንያ አዎ።
customer ያለችው እ፣ እ፣ ፊጋ ነው ያለችው ፊጋ እሺ፣
እና የሞላልኝ ሀያ ሁለት ምናምን ሀያ ሁለት ደግሞ
ስደውልላት ሴት ነኝ አለች። ፊጋ አዎ አዲስ የነበረ እስካሁን
እሺ፣ ቃና መስመር ላይ
እና ሰዓትም ሄዷል።
ሰባ አራት ሰማንያ ሎሪል ሴት ፊጋ አዎ እ፣
ስጋ እ?
ስለ ኬት ሀያ ሁለት ብሎ ነው የገባው።
አዎ ሀያ ሁለት ነው የሚለው ደወለላት ነው ፊጋ ያለች ያለች
ቆይ ለምን አታደርስላትም ታዲያ?
እኮ ጠብቅ ብላኝ ነው አልተ- መሰረት ነው ደውዬላት ነበረ አልደወለችም። እሺ፣ ለማንኛውም አድርሰው።
ስፒኑን አስተካክዪው አስባ የሞተ የት ላለኸው?
እ?
የት ላለኸው? ሪቦን አይደለም አይ እየሄድኩ ነው እኔማ እየሄድኩ ነው ወደ ፊጋ። ስለዚህ ኪሎ ሜትሩ ልክ ነው አራት ነጥብ ምናምን ነው። ስልሳ አምስት ብር አይጨምርም።
ኧረ ሌላ ቀን እኮ ተመ ፊጋ እኮ አይደለችም ያለችው ፊጋ north state
እኮ
እንግዲህ ሩቅ ነው ብለን አይደለም እኛ ቢኒያም ለካ ነው ኪሎ ሜትሩ ማፑ ላይ ነው የሚወስነው። ስለዚህ ልክ ነው አራት ነጥብ ዜሮ የሞተረኛ እኮ ነው አሴቷ ኧረ አይደለም ኤንዌይሲድ ፓንት እንዳታደርግ ተሰሰመ እ?
ቶሎ አድርስላት እሺ እኮ እኔማ እየሄድኩ ነው እንትን እንዳይሆን ብዬ ሳሉ ስላለቀ በቃ እንትን አልኩ።
ኤንዌይስ አይጨምርም አይጨምርም ሲጋራ ሊሆን ይችላል ምንም አያውቅም
Gracias.